እረየው ድማሙ እረየው ድማም ምን ያልከሰክሳል መኝታው ስርስሪ መድኃኒት ቀባሪ ባላንጣ ይመስል የናንተ ጉብልዬ ጉብልዬ ናንተ ጉብልዬ ጉብልዬ ለባቡር መንገድ ዳር ጉብልዬ የቆምኩት አሁን ጉብልዬ ስንቱን አሳልፌ ችለው ይሆን ጉብልዬ ያዳጠህን ድንጋይ ጉብልዬ ስቆትር ስቆትር ደግመህ ወደክ ካሉ ያንተ ጉዳይ አልክም ናንተው ጉብልዬ
ጉቤልዬን ወሬን አያወሩም ጉቤልዬን ማይሆን ሰው ላይ ጉቤልዬን እርቅን አሰጡም ጉቤልዬን ቀን ጠርፎ ላይ ጉቤልዬን ያላቃቂ ያለ ጉቤልዬን ያስብል የለም ወይ ጉቤልዬን ሃይማኖት ታረደ ጉቤልዬ ደሙን ውሻ ላሰው ጉቤልዬን እንግዲህ ሆድ ለሆድ ጉቤልዬን አልተገናኝም ሰው ጉቤልዬን ካጂን ካጂ ከርቶት ጉቤልዬ ብድሩ እስኪደርሰው በተናደው መንገድ እንዳትራመጂ በተናደው መንገድ እንዳትራመጂ የኔ ስል አይደለሽ እኔን አስወግጅ አይ ውል ውል ጉብልዬ ናች ጉብልዬ ጉብልዬ ና ወይኔ ወይኔ ጉብልዬ ወይኔ ለፍቶ ምና ጉብልዬ ና ወይኔ ወይኔ ጉብልዬ ወይኔ ለፍቶ ምና ጉብልዬ አለቀች ጎመኔ ጉብልዬ ቀጣፊው በዛና ጉብልዬን ባካችሁ ሰዎች ጉብልዬ ተው ንገሩኝ ምላም ጉብልዬ ባካችሁ ሰዎች ጉብልዬ ተው ንገሩኝ ምላም ጉብልዬ አይኮነንም ሆይ ጉብልዬ ቀጣጥፎ የበላም አወይኔ ወይኔ ወይኔን ባካችሁ አወይኔ ወይኔን ወይኔን ባካችሁ እሷን ባስታወስኩት ልብ ያለቀላችሁ ጉብልዬን አንቺ ጉብልዬ ጉብልዬን አንቺ ጉብልዬ